Hello, ¿Mm?
hello.
hello አቤት
ወይ ማንዴላ አዎ።
ከአሌክስ order ነበረ ካደለ አልታዘዘም እንዴ?
አልታዘዝንም አለኝ እኮ።
እስኪ ምግብ ቤት ከሆንክ አገናኘኝ፣ ስልካቸው አይሰራም።
እሺ ገናኝ
hello hello ሄሎ እናቴ፣ ሄሎ
ሄሎ hello፣ ወይ አይሰማም?
ይሰማል ማየ እሺ በ order number ዜሮ ስምንት ሀምሳ አራት አንድ special ሻዋርማ አልታዘዛችሁ?
አዎ እንትን ነው ስልኩ የስልኩ ችግር ነው ማየ ስልኩ እየሰራ አልነበረም የእናንተ ማለት ነው።
አዎ የእኛ ስልክ ስለዚያ እየሰራችሁት አይደለም?
አሁንማ አዝዣለሁ special ሻዋርማ አይ already እኮ አሁን ሰላሳ ሁለት ደቂቃ ሆኗል እኮ
እኮ አሁን already ተጀምሯል ስለዛ ስንት ደቂቃ ከዚህ በኋላ? እሺ አምስት ደቂቃ በቃ በአምስት ደቂቃ እደውላለሁ መልሼ። እሺ እናት
አንድ special ሻዋርማ ካለ no- normal ኡ ቀርቷል
እ
special ና normal ነበረ ሁለት አይ አይደለም፣ አንድ special ሻዋርማ ነው። አንድ special ሻዋርማ ነው እናቴ። እኮ መስራት ካልጀመራችሁ ግን ተውት፣ አትስሩት።
hello hello አ እየሰራ ነው ነው ጀምረነዋል ብላለች። ሁለት ደቂቃ ሶስት ደቂቃ እያለች ነው።
ደቂቃ ግን እያለቀ ነው። አስራ ሶስት ምናምን ደቂቃ ነው የቀረው።
አዎ አይቼዋለሁ። እሺ በአምስት ደቂቃ ውስጥ ካልሰጡክ መልሰህ ደውልልኝ።
እሺ እሺ ሰላም።
እሺ